ጤና ይስጥልን ቤተሰቤት፣ እባክዎ ምን ልርዳ?
ሰላም ነው እናት?
እግዚአብሔር ይመስገን። እንዴት ዋልክ?
አንድ በአንድ game እንትን ብሎብኝ ነበር እና ምንድን?
አንድ game fail አድርጎብኝ ነበር እና እሺ cashback ይኖረዋል ወይስ እንዴት ነው? አንድ game ደግሞ postponed ሆኗል መሰለኝ እየተቋረጠ game አለ።
check ላድርግልህ። አትነግረኝም? እንትኑን ID ው ልንገርሽ።
አ cashier code ኡን ንገረኝና ልይልህ።
እሺ cashier code ማለት የረጅሙ ቁጥር ነው።
አጭሯ እታች አለችዋ ስድስት ቁጥር
ስድስት ቁጥር
አዎ፣ ልክ ትኬቱ መጨረሻ ላይ
እ፣ አይገርምሽም? የለውም እዚህ ጋር የለውም። ያንን እንትኑ ላይ ነው የገባሁት። ቆይ አንዴ
እሺ
ኮድ አለ።
ስድስት digit ናት። ስድስት ናቸው።
ልጅቱ
አዎ ስድስት digit አገኘህ?
okay፣ እነሱ አልጠፉም ብለሽ ነው? ትኬቱን ሲቆርጥ ይጠፋው የለ እንዴ?
እ፣ አሉ አይጠፉም። ግን እሺ ረጅሙን ትነግረኛለህ? ይሁን ንገረኝ። ረጅም ስለሆነ ብዬ እኮ ነው።
እሺ፣ ረጅሙ ልንገርሽ አንዴ እሺ hello።
ወይ አንድ MB ብሎኝ እኮ ነው።
እሺ ችግር ወይ የለውም።
መልሼ ልደውል እሺ ላውጣውን?
ትችላለህ።
እሺ እሺ